Hello Hello
አቤት ከቤስፔን ነበር ምደውልልህ ደውለህ ስልኩ ተቋረጠ።
አዎ ብር ጨርሰን አሁን ነው እኮ አሁን አሁን ስንት ብር ነው?
አስር ሺህ
አስር ሺህ ብር ወደ ተመሳሳይ የቴሌ ብር ቁጥር ነው አይደለ?
አዎ አዎ ሰባ አምስት ስልሳ ዘጠኝ ነው ሀያ ሰባት ሀምሳ ስድስት ዘጠና አንድ ሀያ ሶስት Yes አዎ
እሺ አንዴ check ላድርገው እና confirm ይደረግልሃል። አንዴ ታገሰኝ እሺ። መስመር ላይ እጠብቅሃለሁ።
እሺ እሺ እንጠብቃለን። እሺ
እሺ ገባልህ አይደል? አሁን አባቴ አዎ ገባ ምስል እሺ ስለደወልክ እናመሰግናለን። እሺ መልካም ምሽት ይሆንልህ።
እሺ እሺ እሺ